ጤና ይስጥልኝ ሁሉ ስፖርት ነው። ባኮ የምንለደው
እሺ ዋሪት በቴሌግራም ላክልኝ ብለሽ እና አንቺ ነሽ ወይስ ሌላ?
ቴሌግራም ላይ ልከዋል።
አዎ ልኬዋለሁ።
መልሱን ስናገኝ እናሳውቆታለን።
ምን ስናገኝ?
መልሱን ስናገኝ ቴሌግራም ላይ እናሳውቆታለን።
okay በዛ ይመጣል መልሱ ማለት ነው።
አዎ ብዙ እንጠብቃለን። በሬ ይሆናል።
ያው እሱን እርግጠኛ ሆነ መናገር አንችልም። አይቲዮ ነው የሚያዩሉት። አይተው አዎ።
ሲነግሩን እናሳውቆታለን።
ግን ዋሪቱ ምንም ኮድ የለው ማለት በሬ ዋሪት